ሄሎ ቴኔ
ረስልኝ ፍሊንትስቶን
ሊትስቶን ነው።
አዎ ልክ ነው።
እሺ ምንድን ነው የምትነግሩኝ?
ቤት መግዛት ፈልገው ነው ወይስ አክሲዮን?
አክሲዮን
እሺ እ፣ አሁን ገባ ላይ ነን።
እ፣ ስልኮትና ስሞትን ሐምሌ አንድ ሲሆን ደውዬ ያለውን ነገር አስባለሁ።
እሺ አቅራቢያው የሚገኝ ሰው ቀጠሮ ይዘውና መረጃ አግኝተው ቤት ቤት ማለት ነው።
ሄሎ ይቆራረጣል።
እሺ፣ አሁን አይሰማም?
ቆይ፣ እሺ እስኪ ሐምሌ አንድ ላይ ደውልለውና
እሺ እ፣ ቀጠሮ ይዘውት እ፣ ሰው መረጃ አግኝተው እ፣ ጊዜ ይፈጽማሉ።
በጣም ጥሩ። እንዴት ምን ምን ትደውልልኛለህ ማለት ነው? ይደው- ይደውሉልኛል።
አዎ እኔ ደግሞ
እሺ ሰለሞን እባላለሁ። ሰለሞን አበበ እባላለሁ።
እሺ ማስታወቂያ ስንከፍት እ? እ?
ማስታወቂያ ስንከፍት ሰምተው ማስታወቂያ ነው የሰማሁት በቴሌቪዥን በሬዲዮ።
okay መኖሪያ ከአካባቢ- አራት ኪሎ አካባቢ ነው።
እሺ እናመሰግናለን ደውሎታል
እሺ እጠብቃለሁ። ትደውላለህ? እሺ እርግጠኛ ነው?
በእርግጠኝነት እርግጠኛ? እሺ ደውሎ ታው። እሺ